Hello ጤና ይስጥልኝ። ይሰማል? Okay እሺ፣ መረጃ ፈልጌ ነበረ ለፊዚዮቴራፒ ሕክምና ለማግኘት እና
ምንድን ነበር የፈለጉት?
እ?
ምንድን ነበር የፈለጉት?
እ፣ የፊዚዮቴራፒ ሕክምና ለማግኘት ነው ለጀርባ ህመም አ፣ ለወገብ ምናምን ነው?
እ?
ለወገብ ህመም ነው?
አ
የት አካባቢ ነው? መቼ ነው?
እ፣ እዚህ እንትን እንቁላል ፋብሪካ እንቁላል ፋብሪካ አ
አራት ኪሎ ይቀርባል አይደለ? አራት ኪሎ ቅርንጫፍ አለ።
ይቀርባል። አ አራት ኪሎ ጋር በቱሪስት ሆቴል አይደል?
እሺ Hello
ንብ ኢንሹራንስ ባንክ አለ አይደለ? ቱሪስት ሆቴል አጠገብ አ እዛ ጋር ነው። እ፣ መቼ ነው መሄድ የፈለጉት?
ነ- ነገም መሄድ ይቻላል።
እ?
ነገም ሐሙስም መሄድ ይቻላል። ይኖራል specialist ወይ ዶክተር?
አዎ ይኖራሉ። አዎ
Okay። ስለዚህ ቀጥታ እዛው እንሄድ።
አዎ ቀጥታ እዛው መሄድ ይችላል።
መልካም።
እሺ እ፣ ስሙትን ማን ልበል?
እ፣ ለካርዱ ነው or ለመረጃ ነው?
አይ ለመረጃ ስሙትና መረጃ ዮሴፍ።
ከምን ላይ እንዳገኘ ዮሴፍ ዮሴፍ
እ?
ዮሴፍ ዮሴፍ ዮሴፍ። እሺ መረጃውን አይ።
ከምን ላይ ነበር ያገኙት?
ማለት ስልካችን መሀል ላይ ድምፅሽ ይርቃል። Sorry እ፣ ከሬዲዮ ነው የሰማው።
ሬዲዮ ላይ እሺ፣ እ፣ ስለዛ እሺ በቃ መሄድ ይችላሉ። ነገር አለ እሺ እሺ ሆቴል አጠገብ
እሺ እሺ እሺ Thank you.
ስለደወልናቸው